hello ወይም እንዴት ነሽ?
እንዴት ነሽ?
ጤንነት አለን ይመስገን እ?
አለን ይመስገን።
ልወድሽ እግዚአብሔር ቤት ቢሮ ነሽ? ምን ነው ድምፅሽ?
አዎ ስራ ይዞኝ እና
እኔ የምለው ወይ ዳዊት አስገቢ ብሎኝ ረስቼው አንድ ቀኔ
እንዴ ሰጠሽ እንዴ ልብሱን?
አልሰጠኝም። መጨረሻ ላይ ነው እንደሚወሰደው ታዲያ ቀብድም አስገቢ ብሎኝ ነበር። እኔ በጉልበት ያላስገባም ብዬ ነው እንጂ ገባ ታዲያ አሁን እቃ ምን አዎ እቃውን አልገባም ማለት የእቃው ገባ ማለት ምን ማለት ነው?
እቃውን አመጣላትን ልብሱ
ለማ ለሱ ለዳዊት
እኔ እንጂ ጀምሮ- እንደምጣ አላወኩም።
እ?
ጀምረውታል እኮ እ?
ጀምረውታል።
ምን ማለት ምን ማለት ነው የጀመሩት መስፋት አዎ እ?
አዎ አይ እኔማ ላስታውስሽ ብዬ ነው ረስተሽ ከሆነ ብዬ አልረሳሁትም እኔ ምን እረሳዋለሁ እ? እኔ ረስተዋለሁ ከነጨራሽ ቻው በቃ እሺ ምር- ማረሳሁት ስልክ እየተደወለ ነው እሺ